hello
ሰላም
የምደውለው ስልክ የወርቅ ነው የቤት clothing እ ልብስ መሸጫ ቤት ነው። እሺ የምደውለው ቤት ነው ድርጅት ነው እና እ አንድ ሰው group ነው እ በውስጡ የተለያዩ ሰዎች አሉ እና እንዲሁም የፕሮጀክቱን በውስጡ እንደዚህ ይይዛሉ እና እናንተ እንድትመዘገቡ ነበር ያለ እናት ቆይ አንዴ ይሰማኛል።
አይሰማም?
ቆይ አንዴ ድገሚ። ምንም አልሰማሁም።
እሺ ምን አልሽኝ?
እ ከ We Plus ነው የምደውለው ከምን ከ We Plus የሚባል ድርጅት B Plus?
ዊ
እሺ
እና ውስጡ አንድ app developer ሆኖ እና እንደ online ship- shopping ነው። አንደኛው የእናንተ አይነት እ የሚሸጡ shopping ውስጥ ይይዛል እና እዛ ውስጥ ያለምን ክፍያ እንድትመዘገቡ ነው። ጥቅሙ ደግሞ ከ customer ጋር እንድትገናኙ online shopping ማለት ነው። ፍቃደኛ ከሆናችሁ እዚህ app ላይ እንድትመዘገቡ ነበር።
እኮ የኔም product ኦች ነው እዛ ላይ የሚሸጡት።
አ አ
ምንድን ነው ከዛ online deliver የሚያደርገው ማን ነው?
እኛም deliver አለን እናደርጋለን።
እ እ በቀላሉም customer እንዲያገኛችሁም app ውስጥ ነው app ላይ ነው የምትመዘገቡት።
እሺ እሺ እ link ልላክልሽ እሺ ቴሌግራም ላይ ላኪልኝ። በዚህ በቴሌግራም ይሻላል።
በምንድን ነው ልጅ? አ ስልኬ እንትን ስለሆነ ይሄኛው እሺ ቴሌግራም ላይ እሺ በቴሌግራም ልክሻለሁ። ከዛ app ኡ ጋር ስለሚወስድሽ app ኡን አውርደሽ እዛ ላይ እ information ሞልተሽ register ማድረግ ነው።
እሺ እሺ አመሰግናለሁ። መልካም ቀን።